ሄሎ ሄሎ
ወይ ሰላም ነው?
ወይ ሀብታሙ ሰላም ነው እንዴት ነህ?
አለው። እግዚአብሔር ይመስገን። ሰላም ነህ?
አለሁ አለሁ።
አለን ይመስገን። እሺ ምን ነበር አሁን ጥያቄ?
አዎ ከ- መጀመሪያ አምስት ካሴር አለኝ ያልኩኝ እሺ የጂአር ላይ ማለት ነው ኖ በዚያር አይደለም እ በካይሬን በካይሬን አምስት ሁለት ካሸር አለኝ።
ኖ አምስት አምስቱም ካሴር በካይሬን ነበር የሚሰራው።
እሺ
ከዛ አሁን ጂአር ለመጨመር ፈልጌ ነበር ለማስታም
ኦኬ። እንደ አዲስ እዛው ሾፕ ላይ ጂአር
እዛኛው ካስር ላይ ባለው ካስር አሁን ባለው ካስር ላይ አይቻልም?
አልገባኝም ሀብታሙ።
አዎ እኮ በዛው በዛው ሾፕ ጂአር
እሺ ቆይ አንዴ ቆይ አንዴ መልሼ ላውልልህ አንዴ እሺ